ሄሎ ጤና ይስጥልኝ ብርቱ ቤት
እማ ሄሎ አቤት
እንደ ቤቲንግ ዘግቼ ብር እኮ አልተለቀቀልኝም።
ማለት እ፣ ስፖርት ቆርጠት ነው
ለምን ዘግቼ ነበር? አስራ ስምንት ሺህ ብር ወጥቶልኝ።
ኦ እኮ እንትን ነው ስፖርት ትኬት አዎ ትኬት ሳይሆን ይሄ እንትኑ ኬኖን የሚጫወተው
እና አልገባልህም ነው ብሩ አልገባም።
ወደ account ክ አልገባም ነው withdraw አድርገህ አዘኸው አልገባም withdraw አድርጌ ያዘዝኩት አልገባም።
እኮ አዎ እንደዛ በለኝ እኔ ደግሞ win አድርጌ ወደ account አልገባልኝም ያልከ ይመስለኝ ነው check እናድርገው ስንት ነው እሺ።
ያዘዝከው እ
ስንት ነው ያዘዝከው አስራ አምስት ሺህ ብር እሺ approve መደረግ ስላለበት ነው እሺ።
በደወልክበት ቁጥር ነው አዎ እሺ እዚህ ጋር የሚያሳየኝ አንድ ሺ ሁለት ሺ አምስት ሺ አስር ሺ እንደዛ እያደረክ ነው የወጣው።
አዎ
ጠብቀኝ እሺ፣ አፕ ማድረግ ነው።
እሺ
ያው እየገባለ ነው አይደለ? ወደ ዜሮ ዘጠኝ አስራ ሁለት ሀያ ሶስት አስራ ዘጠኝ አስራ አራት አይደል? ቁጥር ልክ አዎ ነው ስልክ የቴሌ ብሩ።
ስልክ- ልክ ነሽ። አዎ አዎ እሺ። ያው አድርጌዋለሁ። እሺ እንዳለ እሺ አቤት check አድርገው ገብተዋል ሁሉም። እሺ ልክ ነው።
እናመሰግናለን። እሺ።
እሺ